hello hello አቤት ወንድም አቤት ሀረር ላይ ምናምን ያልከኝ ልጅ ነህ አይደለ ሱቅ አዎ እሺ ይኸውልህ የት እንዳለ ልንገርህ እሺ ሞቢል እ ሸንኮር ሸንኮር ሸዋበር
እሺ ሀረር ቢር የሚል እና አየህ አራተኛ ጋር እነዚህ ሁሉ አሉን እና እዛ ሄደህ ማውጣት ትችላለህ እሺ ሸዋ- ሸዋበር የት አካባቢ ነው ታፔላ የሰውየውን ስልክ ልስጥህ እሺ ዘጠኝ ዜሮ ዘጠኝ ሰባ ሁለት
ዜሮ ዘጠኝ ሰባ ሰባ ሁለት ሰባ ሁለት ሰላሳ አምስት አርባ ዘጠኝ አስራ ሶስት
ሰላሳ አምስት አርባ ዘጠኝ አስራ ሶስት አርባ ዘጠኝ አስራ ሰላ ሶስት አስራ ሶስት አዎ እስጢፋኖስ ይባላል እሺ ሸዋበር ነው ያለው አ?
ሸዋበርም አለው እሱን ጠይቀው እሱን አናግረው እሺ በቃ እሺ እሺ አባ ስለደወልክ አመሰግናለሁ መልካም እሺ እሺ በቃ